ይልቅ እኔ
ጤና ይስጥልኝ አለን order ነበረን ግን አልተደወለልንም እስካሁን የ- ከትላንት ወዲያ okay ስልኮት ይነግሩኛል
ዜሮ አስራ አንድ አስራ አንድ
ሀምሳ አምስት
ሀምሳ አምስት ስልሳ አንድ አስራ አራት
አስራ አንድ አስራ አራት
አዎ። ትላንት ሳንሱሲ አይመጣም ተብሎ እስከ አስኮ ብለናቸው ነበር
okay
አስኮ ገብርኤል
አራት order ነው አይደል?
አዎ
አዎ ይሄ refund ስ ገብቷል። refund ሊደረግሎት ሪፈንድ ይችላል።
ኦኬ መቼ ነው ታዲያ ሪፈንድ የሚደረገው ዛሬ ወይ ነገ በእርግጠኝነት ይገባል። ትናንትና ስለማይሰሩ ነው ያልተላከሉት። በጣም ይቅርታ።
እሺ እሺ። ወይ ወደ አስኮ ለምን አታመጡልንም ከአስኮ ድረስ okay እሺ፣ ወይ ላውራቸውና warehouse manager ኡ
እሺ እሺ ካለ?
አዎ አዎ ከ- እሺ ከተባለ ታውቀና እንደዛ
መልሼ ከእኔ እደውልልሃለሁ።
እንጠብቃለን እሺ እሺ